አላመጣችም ማርያምን አላመጣችም። ሹካ እንትን ወጥቷል።
hello hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከእንትን ችግር ነበር የምደውልልዎት ይቅርታ።
እሺ እሺ።
order አድርገውን ነበር አይደለ?
አዎ አዎ ያልመጣሉት order አለ?
አዎ አዎ።
ምንድን ነው order ኡት?
ድንች ነበረ።
ነገ መረከብ ይችላሉ? ነገ እንላክ።
አዎ አዎ። ደስ ይለኛል።
location የት ነው የቀረው?
እንትን ፍትሐብሔር ልደታ ፍትሐብሔር።
ልደታ። እሺ፣ ነገ አዎ።
እንመጣበታለን።
እሺ እሺ። አመሰግናለሁ። እሺ